ሄሎ ሄሎ ሰላም ጤና ይስጥልኝ Best Bet
ሄሎ ሄሎ
ሄሎ
አቤት አቤት አቤት አባት Best Bet አዎ እሺ አዎ።
እንትን የሆነ ነገር ለመጠየቅ ለመጠየቅ ፈልጌ ነው እና እሺ ይሄ correct correct ስንጫወት ያው ማሊያ ምናምን ትሰጣላችሁ አይደለ?
ማሊያ
አዎ ማሊያ ምናምን ይሰጣል።
ማለት
ሄሎ ማለት አልገባኝም ጥያቄ ሄሎ ሄሎ
ሄሎ ሄሎ አቤት፣ አይሰማም አይሰማም?
ያንተ ይሰማል አሁን ይሰማል እና እሺ
ማሊያ ይሰጣል አለ correct የእንግሊዝ ፕሪሚየር ሊግ አራት አምስት ክለቦችን ከተጫወትን ካገኘን ማለት ነው።
እሺ
ግን ብሩን አንሰጥም ይላሉ። ብሩ አይሰጥም እንደ ወይ እንዴት ነው እሱ ነገር ለመጠየቅ ነው። ድርጅቱ ያውቃል ይሄን?
cashier ኮዱን ንገረኝ እስኪ
አይ እኔ የምለውን ት- ስም- ካ- ለምሳሌ correct እንሄዳለን። ለምሳሌ አሁን ትናንትና ሊቨርፑል ሊቨርፑል ሁለት ለዜሮ አሸነፈ።
እሺ
hello እሺ እየሰማሁህ ነው hello፣ እሺ hello ሊቨርፑል ሁለት ለዜሮ አሸንፎ correct score። አቤት አይሰማም?
ከኋላክ በጣም የሚንጫጫ ነገር አለ